ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ፣ አይሰማም እንዴ?
ይሰማኛል።
loud አምጥ። ሄሎ ሄሎ፣ አይሰማም ሄሎ ይሰማኛል። ልርዳው።
እ፣ እንትን አሸንፌ ነበርና ወደ ቴሌብር ልኬው እምቢ አለኝ። አየር ላይ ቆየብኝ።
እሺ፣ transaction history ውስጥ ይግቡና ያስተላለፉበትን አ አ ተፈሪ ላኩ።
ምን አልሽኝ?
ጫጫታው ስለሆኑ እኮ ነው። ደንበኛችን ለምን ወጥታ አይደውሉም?
እሺ፣ አሁንስ አይሰማም?
ያው ነው ጫጫታ ውስጥ ነው። ወጥተው ይደውሉ። ያለበዛ መሰማማት አንችልም።
እንዴ አሁን